ኢትዮጵያ በራማ ክል ሄሎ ጤና ይስጥልኝ ወንድሜ።
አቤት
አሁን ደውዬ ነበረ ዶሃ አዲስ አበባ ቲኬት እንትን ኢንፎርሜሽን ሰጥቼ ነበር እና እንትን ዱባይ ነው የሚለው እኮ ይቅርታ አዎ እንትን ብለናል ተሳሳተን የእንትኑን አሳክረናል አሁን እየላክልሎት ነው አዎ፣ ሰዓት ነው ይላል። አዎ ከዶሃ ከኳታር ነው።
እሺ አልከፈሉም አ- ኳሽ
አ- አ- አልከፈሉም አይደል አልከፈልኩም ገና ነው።
okay ያው ኬዝ- አልከፈልኩም ነው ከእያየሁት ያለሁት እና ከዱባይ ነው የሚለው እሺ ከዶሃ ማለት ኳታር ማለት ነው። ከኳታር አዲስ አበባ።
ይቅርታ እሺ፣ እሱን እያስተካከልን ነው እሺ እሺ፣ እሺ ከየት ነበር ያሉት እርስዎ ከየት ነበር የሚፈልጉት ከዶሃ ወደ አዲስ አበባ። አዎ እሺ እሺ በቃ ለማረጋገጥ ነበር አሁን እንልክሎታለን አስተካክለን መልካም። እሺ ሊያው እሺ እና እናመሰግናለን መልካም። እሺ እሺ